hello
አቤት ሰላም ጤና ይስጥልን ቴሌብር
አቤት
ቴሌብር ምን ልርዳዎት
okay አሁን message መጥቶልኝ ነው ይህ ምንድን ነው የ coin ምናምን game ጨዋታ እኔ አልተመዘገብኩም እና ያለ እንትን ዝም ብሎ balance እየቆረጠ ነበር
አይ በራሱ አይደለም ሰ- እርሶ subscribe ሲያደርጉ ነው የሚቆርጠው ኦኬ
መጠቀም ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
ኦኬ ሶስት ቁጥር ላይ አለ ለመጫወት የሚል
okay እሺ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ ስልክዎት smart ከሆነ በድረ-ገጽ ገብተው መጠቀም ይችላሉ
አሁን ለመቆረጥስ ለመቆረጥ ኮከብ ዘጠኝ ሰማንያ አምስት መሰላል ላይ ይደውሉ ስድስት ቁጥር ላይ አለ ለማቋረጥ የሚል ኦኬ በዛ ላይ ይቋረጣል አዎ
እናመሰግናለን ሶስተኛ ምንም አይደለሽ